ጤና ይስጥልን። ቤዛ ኢትዮጵያ የደንኛ በኩት የምንረዳ ጤና ይስጥልን።
አብሮ ይስጥልን።
ኦክሲጂን ተመዝግቤ የነበረ ግን እስካሁን አልመጣልኝ።
በዚህ ቁጥር ነው የተመዘገቡት።
በዚህ ቁጥር ነው አለ የተሰጠኝ ቁጥርም አለ እንትኑ
ይንገሩ ሚስት የተሰጡትን ቁጥር
አንድ ሺ አምስት መቶ ሰባ አራት ትኬት ቁጥሩ ነው።
እሺ መቅደስ ባርና ሬስቶራንት ደንበኛችን እዚህ system ላይ እንደሚያሳየው ከሆነ ተመዝግቦሎታል። እስከ ሶስት ቀን ካልመጣሎት መልሰው ይደውሉ ስላሎት
አይ እስከ ሶስት ቀን ነው የተባልኩት። አሁን እኮ ቅሬታ እያቀረብኩ ነው።
ምን አሉ?
እስከ ሶስት ቀን ካልመጣልህ ደውል ነው የተባልኩት። ቅሬታ እያቀረብኩ ነው አሁን እኔ።
እሺ ለምኛስ ስለተፈጠረው ስህተት ይቅርታ እንጠይቃለን። አሁን ድጋሜ አስተላልፍልዎታለሁ። በዚህ በሶስት ቀኑ ስላልመጣሉት እንዲመጣሉት ድጋሜ አስተላልፍልዎታለሁ።
እሺ እሺ፣ አመሰግናለሁ።
እሺ ሌላ ምረዳት ነገር አለ?
ሌላ ምንም ነገር የለም።
እኛም እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ አስቀምጡልን። መልካም ቀን ይሁንልን።